ሄሎ ሄሎ ሰላም ጤና ይስጥልኝ ብርቱ ነኝ።
እግዚአብሔር ይመስገን። ጄሪ አይደለሁም ማን ልበል?
ሰላም ጄሪ መስለሽኝ ነው እና እንትን ባለፈው ጎኖ ማዞሪያ አንድና ጎኖ ማዞሪያ ሁለት ኤፍሬም አረካ ወዶ ነኝ እና እሺ ኤፍሬም
ጎኖ ማዞሪያ አንድና ጎኖ ማዞሪያ አራት password ቀይረሽ ላክ ብያት አላክችልኝም እስካሁን።
ኤፍሬም ጉኖ ማዞሪያ አንድና ጉኖ ማዞሪያ ሁለትን
password ኣው ወስዶብኝ እንትን እያደረጉ ነው እየተጫወቱ ነው እና okay እሺ ባለፈው እንዲሁ ተናድጄ አዘግቼው ነበር።
okay ተከፈለ አሁን አሁን pa- password ቀይረሽ ልትልክልኝ ይፈልጋል።
እሺ ኤፍሬም- ኤፍሬም ጉኖ ማዞሪያ እሺ እሺ እሺ ኤፍሬም ኤፍሬም ሶ- ሶዶ የሚለው አለ ኤፍሬም ሶዶ አለ አዎ። እሱ ላይ ላክልህ ያ ኤፍሬም ቴሌግራም ሶዶ ላይ?
የሚለው የሚ- አዎ፣ ብሩክ የሚለው ነው ቴሌግራም ላይ ያለ።
ኤፍሬም ሶዶ ሳይሆን በብሩክ ነው የምልክልህ።
አዎ ቴሌግራም ላይ ያለ hi ልበልሽ ገልጽ እሺ
ሁለቱንም password ቀይረሽልኝ።
ጉኖ ማዞሪያ አንድና ጉኖ ማዞሪያ ሁለት አዎ password ቀይረሽ ሙሉ ከነ ID ኡ ጭምር ላክልኝ። ያኔ delete ያደርገዋል።
በቃ ችግር የለም እሺ እኔ አሁን ገብቼ hi ል ችግር የለም እሺ